ቤት ቤት ዘዴት ነው የሚለው
ይቅርታ አሁን ደው ያለው ዲፖዚት እንዴት ለማድረግ ጠይቄ እሺ
በቴሌ ብር ወይ ሲቢኢ ውጪ አይቻልም። ሌላ ጊዜ እንደዚህ ትራንስፈር ኖርማል ምናምን እንደዚህ አይሆንም።
እ ከሌላ አካውንት ዲፖዚት ማድረግ አትችልም። ከራስ አካውንት ብቻ ነው ዲፖዚት ማድረግ የምትችለው።
ከራሴ አካውንት ይችላል። እሺ ብቻ ከራስ- ቴል- ቴሌ ብር የለኝም።
እ አዎ፣ ግን ግዴታ ነው እ ካለበለዚያ deposit ማድረግ አትችልም።
ያለ ቴሌ ብር ውጪ አዎ፣ ቴሌ ብር አይ ከሲቢኢ ብርም ማድረግ ትችላለህ።
ሲቢኢ የለኝም፣ እ ቴሌ ብር የለኝም።
አዎ፣ ወይ ቴሌ ብር account ክፈትና
እም።
እ deposit አድርግ እንጂ እ ከ- ከአንተ account ውጪ deposit ማድረግ አትችልም።
okay normal እንደዚህ በ- መላክ አልችልም። transfer
እ
transfer normal አይ transfer አትችልም፣
አይሆንም።
አይቻልም እንደዛ